አይቀጥልም። ቤት ዮናስ ነኝ። ምን ልርዳዎት?
አሁን አሁን ደውዬ ነበር
አቤት አሁን ደውዬ ነበር። የውድድሩን ብር መልሰህ ደውል ባይ ነው ካልገባህ። hello ዲቭ- withdraw ያደረጉት ነው።
አይደለም ውድድር የውድድሩን ብር አስራ አራተኛ ነኝ።
እሺ፣ ፕሊንኮ አንዴ መስመር ላይ ጠብቁኝ።
hello hello ጤና ይስጥልኝ።
ሰላም ነው።
ሰላም ምን ሆኖብህ ነው?
እ፣ ደውላችሁ ነበር። አሁን የውድድሩን አስራ አራተኛ ነኝ። screenshot አድርጌ ልክ ያለው ቴሌግራም ላይ okay የትኛውን ነበር? ይቅርታ
ፕሊንኮ spin ኡን spin። okay spin ከአንድ እስከ እስከ አስራ አራት ውስጥ ነበርክ?
አስራ አራተኛ ነኝ።
እሺ እሺ።
score ኤ አሁን በደወልክ- ሁለት ሺ ስድስት መቶ አርባ ሶስት ነው።
okay አሁን በደወልክበት ቁጥር ነው አቤት ቤት የምትጠቀመው?
አ- አ- አይደለም ሌላ ነው።
ሌላ ነው። እሺ ንገረኝ።
አስራ ሁለት
አስራ ሁለት ነው።
አርባ ዘጠኝ እሺ
ዜሮ ዜሮ አስራ ስምንት
ዜሮ ዜሮ አስራ ስምንት በዚህኛው ነው የምትጠቀመው? እሺ check አድርጌ አዎ።
በልቼ ልደውልልህ።
እሺ እሺ